Hello.
ሄሎ
ሄሎ አቤት።
ባማ ሬስቶራንት ነው።
አዎ ሰቢ delivery ነበር የምደውለው order check እንድታደርግልኝ ፈልጌ ነው። እ በ order ነበር ሰማንያ ዘጠኝ ሰማንያ አምስት ዜሮ አራት ዜሮ አራት አዎ አዎ ምን ነበር አገልግሎ የነበረው?
ያወጣችሁት order?
አገልግሎ የነበረው እሺ እናንተ ምንድን ነው ያወጣችሁት?
ጨጨብሳ ጨጨብሳ ነው ያወጣችሁት፣ ግን አገልግል ነበር አይደለ? ተደውሎ የተነገራችሁ።
order ሩ አገልግል ነበር። አዎ customer ደወለና እሺ
customer የሆቴሉም ስልክ ስለሚያውቅ እሺ ደወለና እንዲህ እንዲህ ይቀርልን ብሎ ሲል ደውል አልኩት እናንተ ጋር እሺ ከዛ እናንተም አታነሱለትም። መልሶ ሲደውል እኔ ረቂቅ ጋር ደውዬ ነገርኩት።
እ ያስፈረማችሁ ልጅ ጋር ማለት ነው።
ረቂቅ ረቂቅ
እሺ እሺ
ከዛ ያስፈረምነው driver ሩ ደግሞ እናንተ ጋር ደውሎላችሁ ነበር መሰለኝ እሺ እና መሰለኝ ጨጨብሳ አወጣችሁለት ማለት ነው። ስለዚህ ጨጨብሳ ወጥቷለሁ። ከዛ edit ይደረጋል ብሎናል። edit እንዲደረግ ስልክ አታነሱልኝ። እስካሁን እየደወልኩኝ ነበር ቅርብ ሰዓት ድረስ
በ- በምን በዘጠና አምስት ሰላሳ ሶስት
በእንትኑ ቁጥር በ dispatcher በደወለልኝ።
Okay፣ እሺ እሺ በቃ እሺ ምን እ- edit edit ታደርጉታላችሁ?
አዎ ሬስቶራንት ነው አሁን ባማ አዎ እሺ እሺ